ነፍሴ አወድስሻለሁ ከኔ ጋር ስለሆንሽ እመቤቴ አወድስሻለሁ ምስጋናሽን ይዤ ጠዋት ማታ ፊትሽ እቆማለሁ ምስጋናሽን ይዤ እመቤቴ ፊትሽ እቆማለሁ ሐዘን ትካዜ ባንቺ ተወግዷል ልመና ጸሎቴ አሳቤ ተሟልቷል ያጣሁትን ሁሉ አግኝቼብሻለሁ በእናትነትሽ ዘውትር እመካለሁ ስለረዳሽኝ እመቤቴ አወድስሻለሁ ከኔ ጋር ስለሆንሽ እመቤቴ አወድስሻለሁ ምስጋናሽን ይዤ ጠዋት ማታ ፊትሽ እቆማለሁ ምስጋናሽን ይዤ እመቤቴ ፊትሽ እቆማለሁ አንቺ ደስ ይለኛል አልፏል ልቡናዬ ሳሊ ለነቢዬ ተቃና ጉዞዬ አልፈራም እንግዲህ ገደል እንቅፋቱን ይዘሽኛልና ድንግል አዛኝቱ ስለረዳሽኝ እመቤቴ አወድስሻለሁ ከኔ ጋር ስለሆንሽ እመቤቴ አወድስሻለሁ ምስጋናሽን ይዤ እመቤቴ ፊትሽ እቆማለሁ ምስጋናሽን ይዤ እመቤቴ ፊትሽ እቆማለሁ የተስፋ መብራቴ አትጠፊም ከፊቴ መድኃኒት አንቺ ነሽ ለብቸኝነቴ ይህች ዓለም ብትከፋ ፊቷን ብትመልስን ጨክነሽ አታውቂም እናቴ በኒስ ስለረዳሽኝ እመቤቴ አወድስሻለሁ ከኔ ጋር ስለሆንሽ እመቤቴ አወድስሻለሁ ምስጋናሽን ይዤ ጠዋት ማታ ፊትሽ እቆማለሁ ምስጋናሽን ይዤ እመቤቴ ፊትሽ እቆማለሁ አልሻም ከእንግዲህ በኋላ ነፍሴ ትጮኻለች አማላጅ ብላ አወድስሻለሁ እናቴ እመቤቴ በኑሮዬ ሁሉ እስከ ዕለተ ሞቴ ስለረዳሽኝ እመቤቴ አወድስሻለሁ ከኔ ጋር ስለሆንሽ እመቤቴ አወድስሻለሁ ምስጋናሽን ይዤ ጠዋት ማታ ፊትሽ እቆማለሁ ምስጋናሽን ይዤ እመቤቴ ፊትሽ እቆማለሁ